በጣም ስፖርት ነው ባኮ የምንወደው ቴሌብር deposit ትታችኋል?
ሄሎ ሄሎ ቴሌብር አጣው deposit ለማድረግ እሺ
እንዴት ላገኝ እችላለሁ?
እሺ technical ችግር ስላጋጠመን ነው።
አቤት አቤት technical ችግር ስላጋጠመን ነው። አሁን በምነግረው ስልክ ቁጥር deposit ካደረጉ በኋላ የምነግሮትን step ተጠቅ- ተጠቅመው ብሩን deposit እናደርግሎታለን። አሁን የምነግሮትን ስልክ ቁጥር የያዙና በቴሌብር እሺ።
account ኡ እ፣ አዎ።
ብር deposit ያደርጋሉ። ከዛም ሁሉ ስፖርት account ሁሉ ስፖርት account ኦች ስምና ስልክ ቁጥር እና የቴሌ ብሩን screenshot አድርገው በቴሌግራም ይልኩልናል ማለት ነው።
እሺ እስኪ ቁጥሩን ያዝልኝ ስልክ ቁጥር 0932
እሺ ቆይ ይቅርታ ከፈት ዜሮ ዘጠኝ ሰላሳ ሁለት 35 ሰላሳ አምስት 1966 አስራ ዘጠኝ ስልሳ ስድስት በሱ ነው የምልከው ቴሌብር ላይ
ቴሌብር ላይ በዚህ ፍትሐ አምላክ ማርዬ ይላል።
okay ከዛ ደግሞ የ Telegram account ልንገሮት ያዙ እሺ 0978 ቀጥል እስኪ ዜሮ ዘጠኝ ሰባ ስምንት 1